hello ጤና ይስጥልኝ ቃል ኪዳን ከብስት ቤት ምልዶ
እስኪ እንዲለቀቅልኝ ፈልጌ ነበር እና ጨዋታዎችን እየተከታተልኩ እሺ ነጭ ነው የሚያበራብኝ።
እስቲ cashier code ኡን ንገሩን።
እሺ cashier code ኡ cashier code ኡ ለው ማለት ነው። እሺ አስራ ሁለት ሀያ ዘጠኝ
ቆይ ይቅርታ እንዴ እሺ እሺ
hello ጤና ይስጥልኝ ብስት ቤት እሺ አስራ ሁለት ሀያ ዘጠኝ እሺ
ሀያ አስራ ስምንት
አስራ ሁለት ሀያ ዘጠኝ ሀያ አስራ ስምንት
እሺ እንዲታረም ፈልገህ ነው ዛ- የዛሬው ጨዋታ?
አዎ አይ ያው እስከ ዛሬ የተደረጉ አሉ ከአስራ ሰባት ጀምሮ አዎ አዎ እነሱ ታርመዋል። እሺ አሁን እሺ እሺ እና ሙሉ እስከታችን ብትለቂልኝ አሪፍ ነው የቀጣዮች አ፣ እነሱ ገና ያልተካሄዱ ጨዋታዎች ስለሆነ የአስራ ዘጠኝ ስለሆነ የዛሬ ናቸው እና ጠብቅ። እሺ እሺ እሺ መልካም እድል። እሺ እሺ ቆንጆዬ